Hello?
ሄሎ ጤና ይስጥልኝ Donkey Tube።
ሰላም ነውማ።
እግዚአብሔር ይመስገን።
ዩቲዩብ class ለመማር ነበር።
እሺ ይቻላል።
እ ምዝገባ የመጨረሻ ነው ተብሎ ነበርና እውነት ነው።
እስከ መቼ ድረስ?
አሁን class ተጀምሯል የአካል ነገር ግን እየመዘገብን ነው። ምዝገባ አላቆምም።
እ እንዴት እ ማለት እ ሌላ የሚጀምር class አለ ነው? አሁን ተመዝግበን
አይ ሌላ ተጨማሪ class የለም። የመጨረሻው ስለሆነ እ ብዙ ሰው እንትን እያለን ስለሆነ ነው ትንሽ አራዘም ነው።
እሺ ምንድን ነው የሚያስፈልገው?
ያው ስለ አሰጣጡ ማወቅ ነው መጀመሪያ።
እሺ እሺ እና ኮርስ የሚሰጠው ለሶስት ወር ነው።
ለሶስት ወር እሺ።
አዎ ሀያ credit hour ነው total credit hour ኡ። ስለ ዩቲዩብ አልጎሪዝም እ በኮሜዲያን እሸቱ ትማራላችሁ። ስለ ስብዕና ግንባታም ትማራላችሁ። እ class ኡ የሚሰጠው በአካል CMC ሚካኤል Economic Association ህንፃ ላይ በሳምንት ሁለት ቀን ሰኞና ሮብ አስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። አንድ ማታ?
credit hour ሰባት መቶ ሀምሳ ብር ነው። አዎ ለአንድ credit hour ሰባት መቶ ሀምሳ ብር አዎ ሀያ credit hour ነው ያለ።
አዎ እሺ ማማዬ thank you እሺ